ማንም ማንም የሰፈር ልጅ ዩኒቨርሲቲ ቤት አብሮ ይስጥልን። አሁን ኮድ ሰተልክ ለቅላቸዋል ብላ ነበር አለቅጠል
ምናምን ይቅርታ
አሁን የሆነ ደውለን የሆነ ኮድ ነግረን ነበር። ቦነስ አልተለቀቀልንም እስካሁን ስናየው ነጭ ነው። አሁን
እሺ ከይቅርታ ጋር ኮዱን ልቀበለው ከእንደገና ሌላ እሺ አስር ሀምሳ አራት አስር ሀምሳ አራት ሰላሳ ሶስት ሀምሳ ሰላሳ ሶስት ሀምሳ እሺ ሌላ
አቤት አንድ ጨዋታ ነበረች። አረንጓዴ ነው፣ አንድ ቮይድ ነው፣ አንድ ቀይ ወጣቻለች። ግን አንድ ጨዋታ ያልታረመቻለች ያለቀች አዎ።
ጨዋታ ማለት ነው። እና እሷን ሪፖርት ላደርግለት።
ኮስን ቦነስ ያሰጣል አያሰጥም? ቆይ
እሱን እስቲ ሌሎት። እሺ እሺ ዘጠና ስድስት ነው አጠቃላይ ኦድ
አ አናት ሰላም
Hello አቤት።
check እያደረኩት ነው። እሺ እንዴ እሺ ችግር የለም ጠብቃለሁ።
አዎ ቦነስ ያሰጣል። እቺ ጨዋታ win ስለሆነች አ ግን መታረም አለባት። አራት ለዜሮ ነው ያለቀው። እርስዎ win one ነው ያሉት። አንደኛው team ሪያል ቶማያፖ የሚለው ማለት ነው የቦሊቪያ አዎ።
Cup መሰለኝ።
አ እሱን ሪፖርት ላድርግሎት እና ለ provider ኦች ሲታረም እ፣ በምን ላሳውቀው? መልሼ ልደውልሎት ወይስ እ፣ በቴሌግራም ልጻፍሎት?
ቢ- ቢችሉ ቢደውሉ ደስ ይለኛል፣ ወይም ደውላለሁ ካላሰለቸው።
Okay። አይ ቢደውሉ ሌላ ሰውም ሊያገኙ ስለሚችሉ ችግሩ እሺ ወይም ደው- በቃ ደውል አሳውቀኛ። እሺ ከ- ከይቅርታ ጋር በዚህ ስልክ ልደውል።
አ መልካም። እሺ፣ እደውላለሁ።
አመሰግናለሁ።